አዲሱ ዓመት አሮጌውን ሊሰናበት የሰዓታት ዕድሜ ብቻ ነው የቀሩት። በተለያዩ አካባቢዎች በተፈጠረው የጸጥታ ችግር ጉዞ ላይ ሳሉ ድንገት ሊከሰት በሚችል የተኩስ ልውውጥና መንገድ መዘጋት ምክንያት ለጉዳት ልንዳረግ እንችላለን ያሉ የአሜሪካ ድምፅ የመረጃ ምንጮች ዘመን መለወጫን እንደ ቀድሞ ከቤተሰብ ጋር ማክበር አለመቻላቸው ያሳደረባቸውን ተጽዕኖ አብራርተዋል። የላሊበላ ከነማ እግር ኳስ ቡድንን ለረጅም ዓመታት በአሰልጣኝነት ይመሩ እንደነበርና በመከላከያውና በፋኖ ታጣቂ ዎች መካከል በአካባቢው በተቀሰቀሰው የጸጥታ ችግር ወደ አዲስ አበባ ከመጡ አንድ ዓመት እንዳለፋቸው የሚናገሩት ባየ ተፈሪ በዓልን ከባለቤቴና ከሁለት ሕጻናት ልጆቼ ውጭ ለማክበር ተገድጃለሁ ይላሉ።
እንደሚታወቀው እንግዲህ ቅዱስ ላሊበላ አካባቢ ወይም ዙሪያው ያለው ቦታ ከሁለት ሺህ አስራ ሶስት ጀምሮ ከፍተኛ የጦርነት ማዕበል ውስጥ እየተናወጠ ያለ ህዝብ ነው። ልጆችን በዛ ችግር ውስጥ ነው ያሉት። አሁንም ቢሆን ያ ችግር አለ፣ የጸጥታ ችግር አለ። ልሂድ ብልም ደግሞ ከዚህ ተነስቼ በመኪና ልሳፈር ብል almost ከአዲስ አበባ ላሊበላ ማለት almost ሰባት መቶ አንድ ኪሎ ሜትር እንደሆነ ነው የማውቀው። በትራንስፖርት የማይታሰብ ነው። በዚህ ሰዓት እንግዲህ እንኳን ሰባት መቶ ኪሎ ሜትር መቶ ኪሎ ሜትር ከከተማ መውጣት የማንችልበት ሁኔታ ነው ያለ ነው። በመሀልም እንደሚፈጠር አላውቀው። ከዛ ውጭ ቅዱስ ላሊበላ ሄጄ ለመመለስ አውሮፕላን መቁረጥ አለብኝ። አውሮፕላን ቲኬት ደግሞ ውድ ነው። ያንን ነገር ከማደርግ እዚህ ጋር ሆኜ እየከፋኝ ቢሆን አመት ባሉን ካሉት ቤተሰቦች ጋር ውዬ ልጆችን እየናፍቁ ቤተሰቦች እየናፍቁ ባለቤት እየናፈቀችኝ አሳልፌ ለዛ ላወጣው የነበረውን ነገር ልጆች ትምህርት ቤት even እንደው መጪው ዓመት አዲስ ዓመት ነው ደብተር እንኳን ብገዛ ይሻላል የሚል ውሳኔ ውስኜ ነው እንጂ ቤተሰቦች ስናፍቁኝ ከእነሱ ጋር መዋል ሳልፈልግ ቀርቼ አይደለም እና በደሴ ከተማ በመምህርነት እንደሚተዳደሩ ያጫወቱን ሞላ መንገሻ የተባሉ በሰሜን ወሎ ዞን ራያ ቆቦ ወረዳ ወርቂ አካባቢ ተወላጅ በተመሳሳይ የጸጥታ ስጋት በዓልን ከወላጆቼ ጋር ለማክበር አለመቻሌ ስነ ልቦናዊ ጫና አሳድሮብኛል ብለዋል።
በየዓመቱ የዘመን መለወጫ በዓልን ከቤተሰብ ጋር የሄድኩ አከብር ነበረ። ከሰሜኑ ጦርነት ጀምሮ አሁን ባለው ወቅታዊ ሁኔታ አለመረጋጋት ስላለ፣ የትራንስፖርት ችግር ስላለ መሄድ አልቻልኩም። የገለልተኝነት ስሜት ይሰማኛል። እስካሁን ከቤተሰቦች ጋር ሳከብር ስለነበረ ያው የራሱ የሆነ የስነ ልቦና ጫና አለው።
በደሴ ከተማ በግል ስራ እንደሚተዳደሩ የነገሩን አበይ ቢራራ የተባሉ አስተያየት ሰጭ ደግሞ በዓልን ለመጀመሪያ ጊዜ ተወልደው ካደጉበት ላሊበላ ከተማ ሽምብርማ አካባቢ እና ካሳደጓቸው አክስትና ጎታቸው ተለይተው ለማክበር መገደዳቸውን ነግረውናል።
በዓል በተለይ ላሸንድዬ ለገና እና ለዘመን መለወጫ እየሄድን እዛ ቤተሰብ ጋር ነበር የምናከብረው። ብዙ ሰው ከሌላም አካባቢ ይመጣል። እዛ ለአንድ ሳምንት ድረስ ተገናኝተ በዓል አክብሬ ቤተሰብ ጋር ሁለት መጣ ነበር። በጣም ነበር የምንፈልገው ይህንን በዓል ማክበር። ዘንድሮ ጦርነት ቀጠና ያለ ነገር ነው። መሄድ አትችልም። በድፍረት የትኛው እንደሆነ በማታውቀው ሁኔታ መንገድ ሊዘጋ ይችላል። የትራንስፖርት access እንደ ልብ የለም። በዚህ ምክንያት ጎስቴ እየፈለገ መሄድ አልቻልኩም። ይህንን ሳከብር ከቤተሰብ ርቄ ለመጀመሪያ ጊዜ ነው። እንዴት እንደሚያልፍ ራሱ ገና ካሁኑ ሀሳብ ይዞኛል።
አቶ ባዬ ከቤተሰቤ ጋር ጋር ያሳለፍኳቸውን በዓላት በማስታወስ አዲሱን ዓመት ለመቀበል ተገድጃለሁ ይላሉ።
ምንም አዲስ አበባ ተወልጄ ባድግም በስራ ምክንያት ወደ ቅዱስ ላሊበላ አካባቢ ነው ስላለፉት አስራ ሁለትና አስራ ሶስት ዓመታት አካባቢ የኖርኩት በከፍተኛ የቱሪስቶች አጀብ እንዲሁም ከመላው ቤተሰቦቻችን ጋር እንደውም በአብዛኛው ከራሳችን ደስታ ይበልጥ ለእንግዳ ደስታ ለመስጠት በሚደረግ ጥረት ውስጥ ነው ዓመት በዓሎችን ስናከብር የነበረው። ድሮ ከእናት ከአባቴ ጋር አከብረው የነበረውን ዓመት በዓል ከዛ ደግሞ ቤተሰብ መስረቼ ከልጆቼ ጋር ካለሁበት ማህበረሰብ ጋር ማክበር እጅግ የተለየ ስሜት ይሰጣል። ግን ያን ለማድረግ ባለመታደሌ ከፍቶኛል፣ እውነት ለመናገር።
አቶ አበይ ደግሞ ባህላዊና መንፈሳዊ ይዘት ያለው የበዓል አከባበራቸው እንደሚናፍቃቸው ይናገራሉ።
ባህላዊው ዘመን መለወጫ ሆያ ሆያ አለ፣ አሸንድያ አለ። እሱን የልጆቹን ጨዋታ በማየት ታከብራለህ። ቤተ ክርስቲያን ስትሄድ ደግሞ በመንፈሳዊ እርካታ ማሌቱን ቅዳሴውን በማየት ደግሞ ነው የምንመለሰው። የምትችለውን ያህል ፍየል ትገዛለህ። አልገዙ ከሆነ በአቅምህ ደካሞች አሉ፣ ልብስም ሆነ ሳንቲም እንሰጣለን።
አስተያየት ሰጪዎቹ በተቀሰቀሰው የጸጥታ ችግርና መንገድ ላይ ሊያጋጥመን ይችላል ባሉት የአደጋ ስጋት ምክንያት ቤተሰቦቻቸው ጋር ሄደው በዓልን ማክበር አለመቻላቸውን ነው ያብራሩት። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዚዳንት ብርሃነ ዘርኡ በበኩላቸው ባለፉት ሶስት ቀናት ኦሮሚያና አማራ ክልልን ጨምሮ ወደ ተለያዩ የኢትዮጵያ ክፍሎች ለበዓል የሚንቀሳቀሱ ሰዎች ቁጥር መጨመሩን አመልክተዋል። የተጓዦችን ጥያቄ ለማሟላት ከመደበኛው ስምሪት በበለጠ ተጨማሪ ተሽከርካሪዎች ተመድበው እየተንቀሳ እየተንቀሳቀሱ መሆናቸውንም ለአሜሪካ ድምፅ አስታውቀዋል።
በጭነት ማመላለሱ ዙሪያ ላይ ከዚህ ከአዲስ አበባ ጅቡቲ ያለው እስካሁን ያለምንም ውከል በተቀላጠፈ መንገድ እየሄደ ነው ያለው። አልፎ አልፎ አንዳንድ ቦታዎች ላይ ገመድ እያደረጉ ገንዘብ የመጠየቅ ሁኔታ አለ። እሱ እሱ ያው እንግዲህ ከመንግስትም ይህን ነገር ትኩረት የሰጠው ይመስላል። እኛም ለመንግስት እያቀረብን ነው። ከነዚህ ጉዳዮች በተተረፈ በጣም በሰላማዊ ሁኔታ ትራንስፖርቱ እየተሳለጠ ነው። ህዝብ ማመላለሻን በተመለከተ ደግሞ ያው ብረት ይዘው የሚዋጉ ህብረተሰቦች የሚያወጡት አንዳንድ ማሳሰቢያና መግለጫ አለ። እሱ እንደተጠበቀ ሆኖ እኛ ግን መንግስት የሚሰጠውን አቅጣጫ ተጠቅመን አገልግሎት እየሰጠን እንገኛለን። ለምሳሌ አሁን ኦሮሚያ አካባቢ ያው እንደምታየው አትሂዱ፣ አትነቃነቁ የሚል አለ። ሁልጊዜ እንዲህ አይነት ነገር ላይ ትራንስፖርት ነው ተጠቂ። so far ግን አሁን መኪኖች እየሄዱ ይገኛሉ። እስካሁን በአዲስ አበባ ተነስተው የሚሄዱ ተሽከርካሪዎች ምንም አይነት የጸጥታ ችግር አላጋጠመንም። እስከ ደንቢ ዶሎ ድረስ ተሽከርካሪዎች እየሄዱ ነው። በደቡብ normal schedule ኡ እንደተጠበቀ ነው። በዚህ በጎጃም መስመር እንደምትሰሙት አንዳንዴ የአፈና የምናምን ነገሮች እንዳሉ እንደተጠበቀ ሆኖ ነገር ግን አሁን ባለው ሁኔታ እስከ ባህር ዳር ድረስ በሰላማዊ መንገድ እየሄዱ ይገኛሉ። ዛሬም ራሱ በጎጃም መስመር ማርቆስ፣ ብቸና እስከ ባህር ዳር ድረስ ከሀያ በላይ ተሽከርካሪ ዛሬ ወደዛ ሄዷል። ይህን ማውራ ከአዲስ አበባ ትንሽ የሆኑትን ብቻ ነው።
ይሁን እንጂ ችግሮች የሉም ማለት አይቻልም ነው የሚሉት ፕሬዚዳንቱ እላፊ ተጠቃሚ ለመሆን አሳቻ መንገድ ላይ ማስቆም አላስፈላጊ እንግልትና እንትን እያደረጉ ያሉ በጥቂት የማይባሉ ግለሰቦች አሉ። እነሱም የፖለቲካውን እንትን ብቻ ለማድረግ ሳይሆን የግል ተጠቃሚነት ለመሆን በማፈን ቤተሰብ ጋር ደውል፣ ገንዘብ አምጣ የሚሉ አንዳንድ እያስቸገሩን ይገኛሉ።
እንደ ሀገር ለተጋረጠው የጸጥታ ስጋት እንደ ሕዝብ መክሮ መፍትሄ ማስቀመጥ ይገባል ሲሉም በጸጥታ ስጋት ለበዓል ከመጓዝ የተቆጠቡት አስተያየት ሰጪዎች ተናግረዋል።
ወደዛ አካባቢ መሄድ ያልፈለግኩት የመንግስት ኃይልና ወንድሞቻችን ጋር በተፈጥሮ ግጭት ነው። ወንድሞቻችንም የራሳቸው ምክንያት ሊኖራቸው ይችላል። መንግስትም የራሱ የሆነ ምክንያት ሊኖረው ይችላል። ግን እንደ ሰውኛን የሳስበው መነጋገር ያስፈልጋል፣ መፍትሄ ማስቀመጥ ያስፈልጋል። ልጆቻችን እኮ ዛሬ ከፊደል ይልቅ የጦር መሳሪያ ድምፅ ነው ለይተው የሚያውቁት። እኛ ኮኩሉ፣ ድብብቆሽ፣ ቆርኪን ስንጫወት ነው ያደግነው። ዛሬ ግን ልጆቻችን የሚጫወቱት የጦር መሳሪያ ሰርተው የሚጫወቱ መጀመሪያ በቃ ሰላም ነው። አካባቢው ችግር ላይ ነው። በዚህ ባለው በጦርነት ምክንያት እንደ ልብ ገበያ የለም፣ እንደ ልብ ምርት የለም፣ እንደ ልብ ቱሪስት የለም እና አካባቢ በጣም የተቸገረ ሰው ነው የምትሰማው የምታየው። ሰላም ቢሆን ይቀርፋል ብዬ አስባለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በተለያዩ የሀገራት አካባቢዎች ባለው የጸጥታ ሁኔታ ወይም በሌላ ምክንያት የሚጣሉ ገደቦች በተለይም በየብስ የሚደረግ እንቅስቃሴን አዳጋች እንዳደረጉት ባለፈው ሐምሌ ወር ባወጣው ዓመታዊ ሪፖርቱ መጥቀሱ ይታወሳል። ሪፖርቱ አክሎም በአማራ ክልል በየኬላው በመንግስት የጸጥታ አካላት እንዲሁም በፋኖ ታጣቂዎች አስገዳጅ ፍተሻዎች እንደሚደረጉ አመልክቶ በመንገድ ላይ ድንገት በሚያጋጥም የተኩስ ልውውጥ ምክንያት አብዛኛው ማህበረሰብ እጅግ አስገዳጅ ካልሆነ በቀር የመንገድ ትራንስፖርትን አማራጭ አያደርግም ብለዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ